ሄሎ አቤት
ሰላም ተይዞ እንዲለቀ አስር ምን አልከኝ?
ኮድ ያዥ እስኪ ይሄ ትል- እንዲለቀቅ ነው።
ትኬት ነው።
አዎ እሺ ጠብቀኝ። ሄሎ አንድ ንውሰድ አቤት
ሰላም አስር
አስር
ዘጠና ሰባት
ቆይ ይቅርታ እንዴ አስር ዘጠና ሰባት
አስር ዘጠና ሰባት እም፣ ሰባ አራት ሰባ አራት
ስልሳ ስምንት እ
ስልሳ ስምንት ስልሳ ስምንት አዎ መጨረሻው እሺ እሺ ልውስድ ነው እሺ ሁለት ጨዋታ ወጥቶብሃል
ሁለት ጨዋታ አዎ እሺ እሺ መልካም